ብለው ከኔ ማኮት ምን አይነት ብዙ መልስ ተልስቶት
አብሮ ይስጥልን። የሆነ ጥር ማሳመሪያ አልጠፋ ብሎ ነው ከኔ በኩል ሆኖ አሉ ደንበኛችን
ከኔ በኩል ከኔ በኩል ሆኖ አልጠፋ ብሎ የጥር ማሳመሪያ
ማለት
ጥሪ ማሳመሪያ በእኔ በኩል ሆኖ አልጠፋ ብሎ ነው ኦኬ። እኛ ሄሎ ቪዛ ነን ደንበኛችን፣
ነ ሄሎ ቪዛ ነን።
ዘጠኝ ዘጠና አራት አስራ ብሎ ነው
አንድ ያሰጠይቁ